ጤና ይስጥልኝ ሄሎ
ሄሎ ሰላም ጤና ይስጥልኝ
ሰላም ነው አባቴ እግዚአብሔር ይመስገን ምን ልርዳው አለሁልህ። ሃምሳ አምስት ኢንች ቴሌቪዥን መቀለ መላክ ፈልጌ ነበር ከየት ወዴት ነው ከአዲስ አበባ መቀለ።
ከአዲስ አበባ መቀለ እሺ check ላድርግልዎ አንድ ደቂቃ መስመር ላይ ጠብቁኝ እዚሁ ልጠብቅህ ኦንላይን?
አ መስመር ላይ ጠብቁኝ እሺ አባቴ ቴንክ ዩ። እሺ ሄሎ ሄሎ
ሄሎ ሄሎ በጣም ይቅርታ መስመር ላይ ስላቋረጥኩት እደውልልዎታለሁ እሺ check አድርጌ መልሼ እደውልልዎታለሁ እና ኦንላይን ልጠብቅህ ወይስ ልዝጋው?
ይዝጉት በቃ እኔ እደውልልዎታለሁ ደውልኝ። እሺ አመሰግናለሁ።
ነው